ረዲት ነው የባኮመንጅዶ
ቅድም እኮ በቴሌ ብር ላክልኝ ብለሽ ይኸው ከአንድ ሰዓት በላይ ሆኖኛል እየጠበቅኩ ነው አልመጣም።
በዚህ ቁጥር ነው ያስመዘገቡት።
አዎ፣ በ- በእንትን በቴሌግራም ላክልኝ አልሽና ልኬልሽ እስካሁን መለስታ
ስሙት ማን ይባላል? ስሙያች ስሙት ገመላሽ ስዩ
እሺ፣ ደንበኛችን ትንሽ ጊዜ ስለሚወስድ ነው ለባለሙያዎች አሳውቀናል።
አዎ፣ እስካሁን ቆይ ከአንድ ሰዓት በላይ ሆነ።
ይገባኛል። ደንበኛችን ለማስተካከል ጊዜ ስለሚወስድ ነው።
እሺ ካከል ደውለን እናሳውቃለን።
እሺ እሺ፣ መልካም ምሽት ይሁንልዎት።
አይ